ሄሎ ሄሎ ሄሎ ገዛልኝ ወይ
ኦርደሩን ሰጥተውሃል አይደለ? ወስደውሃል ወስደኸዋል አይደለ? አርባ ዘጠኝ ሰላሳ አራትን ኧረ ምን ወስዷል? አልተሰራም።
አላወጣኸው ኧረ አላወጣሁም እ አልተሰራም እኮ መስራት ራሱ
ሬስቶራንት ስደውልላቸው እኮ አውጥቶታል አሉ።
ኧረ አይ- አይደለም